ሄሎ ሄሎ Hello፣ አቤት ተቋረጠ።
ጨርሶ መሰለኝ ፓኬጅ እሺ እሺ፣ ምን ነበር እና- ያሉኝ?
ትናንት አ- አ- አ- አራት ኪሎ ሽንኩርት አዘን አራት ኪሎ ድንች እ፣ አዘን ነበር እና ድንቹ ሽንኩርቱ መጣልን፣ ድንቹ ግን አልመጣልንም።
ሽንኩርቱ መጥቶ ድንቹ አልመጣም።
አ አ
ከትላንት ወዲያ ነው ያዘዙት።
እም፣ አ no ትናንትና ነው ያዘዝን፣ ዛሬ መጣልን።
Okay እሺ፣ አንዴ እስኪ ጠብቁኝ። በዚህ ስልክ ቁጥር ነው እ፣ በዚህ በአስራ ሶስት ቤትም ስልክ እስኪ ንገሩኝ። ዜሮ ዘጠኝ አስራ ሶስት እሺ ሰማንያ ሁለት እሺ።
አስራ አምስት ሰማንያ አራት
ሀብታሙ በሚል ነው።
አ አ
Okay ድንቹ አልመጣም ነው ያሉኝ።
አ አ
Okay ድንቹ እኮ fail አድርጎ ነው group ኡ ስላልሞላ ነው ይመ- ያልመጣሉት።
እንዴት አንድ ሰው ይቀረዋል እና fail አድርጓል።
Sure አዎ
እ፣
ሶስት ሰው አይደለም ስ- አውቀዋል አይደል? አራት ሰው እንደሆነ።
አራ- ለድንች አራት ሰው ነው እንዴ?
አዎ አራት ሰው ነው።
ሶስት መስሉኝ እንደ እንትኑ አይ አይደለም፣ ድንች አራት ሰው ነው። ሌሎቹ ናቸው ሶስት ሰው ከጥቅል ጎመን ውጭ ያሉት ሶስት ሰው።
ነው እንዴ?
በቃ ይሄኛውን ድንቹ- refund እናደርግልዎትና እህ፣ እንደገና create አድርገው order ያደርጋሉ በአራት ሰው ማለት ማለት ነው።
በቃ ችግር የለም። አሁኑኑ እሺ።
refund አድርጉልኝና በቃ እሺ እናደርጋለን። እሺ።
ምን ላይ ነው የምታደርጉልኝ?
እ፣ በቴሌ ብር ለየራሳችሁ ነው የምንልከው። ያው fail ስላደረገ
ቴሌ ብር account ኣችን ነው የሚገባ ወይስ አዎ አዎ እ፣ በቴሌ ብር ቺፕ- አካውንት ቺፕ ላይ እንትኑ ላይ በስልክ ቁጥር ውስጥ ነው የሚገባ ቴሌ ነው?
ብር ላይ አዎ እሺ።
ለየብቻችሁ ነው አድርግልኝና የሚላከው።
Okay።
አዎ ለ admin ኡ Okay።
ብቻ አይደለም። እሺ አይደለም Okay፣ አዎ እሺ፣ እሺ፣ እሺ ጨርስ።
እሺ፣ እሺ መልካም።
እሱን ይዘን አንድ መጨመር አንችልም። እዛው እንዳለ ሆኖ አይ አሁን already fail አድርጓል። 24 ሰዓት ስላለፈው ሀያ fail አራት ሰዓት አድርጓል።
አይሞላም።
አይ እኔ ሀያ ጋር አሁን አራት fail አድርጎ አድርጎ ነው የሚያሳየኝ እና ብታስገቡበትም ሰው አያስገባም። ለዛ ነው active ማድረግ የምትችሉ ከሆነ ግን አሁኑኑ አንድ ሰው ጨምሬ ምን ማለት ትችላለሁ ብዬ ነው።
አዎ ይሁን ነበር ግን አሁን አይቻልም። ለዛ ነው ነው አዎ ጥሩ እንግዲያው ቶሎ refund አድርግልኝና ከእንደገና እንትን እናስተካክል።
በቃ እሺ እሺ አሁን እናደርጋለን።
thank you እሺ እሺ መልካም ቀን።
thank you